ሰላም ጤና ይስጥልኝ ቸርቸር ሄሎ
ሌላው ቤት
ሰላም ነው።
እግዚአብሔር ይመስገን።
አንድ ለበረከት ሰታችሁ ሰጥቻ ምንድን ነው ተሰጥቷል ብላችሁ ነበር። አሁን እሺ ትችላለች። ሌላ
እሺ ምን ነበረ?
ትንሽ ነበረኝ ትንሽ እሺ
ቁጥር ልስጥሽ ስልኬ በረከት ምን አለኝ? የእኛ መስመር አባዶ ስለሆነ ወደ ሸርሽ ስለማንሄድ መልሰነዋል አለ።
OK ያወጡትን product መልሰውታል።
አዎ እና ወደ አባዶ መስመር ስለሆን መልሰነዋል አለ።
እሺ ስለዚህ ለነገ ላድርግልዎት ነገ ነገና እሑድ የለንም ቢሮ።
የሉም? እሺ ለሰኞሽ እሺ ስልኬ ልስጥሽ ድንች ነው።
ይንገሩኝና ግን እሑድ መደወል ይችላሉ አይደል? ወደኛ
እችላለሁ። አዎ አዎ እሑድ ቢያስታውሱን ለምን መሰለዎት ዛሬ ካስገባዎት ነገ ይወጣልና ሰኞ እንዳስገባሎት እሑድ ደውለው እንትን ይሉናል።
እሺ አሁን ግን መዝናችሁ እንዳታስሩት እንዳይበላሽ።
አይ አይ አይ አሁን አይመዘንም።
እሺ ነው የተመዘነም ካለ እንትን በሉት መልሱት ማለት ነው።
ይመለሳል። አይ ተ- ተመዝኖ የሚወጣው ማታ ይመለሳል። ተመልሶ ሌላ አዲስ ነው የሚወጣው።
አይ፣ ጥሩ እሺ። ስለዚህ እሑድ መደወል አለብኝ።
አዎ ይደውሉልን እሑድ።
እሺ ነው፣ አመሰግናለሁ።
እሺ እሺ፣ መልካም እሺ።
እሺ።